ሀሎ ጤና ይስጥልኝ።
አብሮ ይስጥልን።
እ ride ፈልገን ነበር እ ከመቀሌ እ እ መነሻ ቦታ ዶክተር ፍጹም አስራ ስምንት ቀበሌ እሺ፣ ከዛ ወዴት ነው?
ከዛ ወደ ዳግም አምሳል ጂዲ spa ጂዲ spa። እሺ፣ እልክለታለሁ። መልካም ምሽት።
አሁን አዎ፣ አዎ።
በቃ ጥሩ እዛ ፊት ለፊት ዶክተር ፍጹም እሺ፣ እዛ በሩ ጋ አለን።
እሺ፣ እልክ- እልክለታለሁ። መልካም ምሽት።
አቤት እሺ እሺ